አለ እኮ ሌላ ቁጥር ግን ሰማንያ ሁለት ቤት ነው።
ሄሎ
ጤና ይስጥልኝ። አይሲ ሰላም ነው።
ትምህርት አዎ እሺ ደንበኛሽ ከአሪፍ ቤት ነው የምንደውልልዎት።
እሺ
አንድ እርስዎ ጋር የተጠቀሙ ደንበኛችን አመልክተው ነበር ሁለቴ ተቆርጦባቸው እሺ እና አሁንም ድረስ እዛ እየጠበቁ እንደሆነ ነው የነገሩን።
ሁለት ተቆርጦ ማለት
ክፍያ ሲፈጽሙ ሁለት ሺህ ሁለት መቶ ብር አዎ ባንክ ባንክ አረጋገጥንና እንዳልተቆረጠባቸው ነገሩን ባንክ እኛ account ላይ አልገባም። ስለዚህ እኛ ባንክ account ኣችን ላይ ካልገባ ልታችን መመለስ አንችልም።
አዎ ግን በእኛ የኛ ባለሙያዎች ያሳወቁን ደግሞ ወደ እናንተ settle እንዲ እንዲገባ አድርገውታል። አሁን በቅርብ check አድርገዋል።
አሁን ከም- ከአስር ደቂቃ በኋላ ልጆቹ መጥተው reception ኦቹ ባንክ ደውለን በዚህ የገባ የለም ብለናል። እንደሱ ከሆነ ነገ ደግሞ መጥተው check ያድርጉ አስቦቹ። ግን እኛ account ላይ እስካልገባ ድረስ ለሰው ተመላሽ ማድረግ አንችል አንችልም። ነገር ያፈልናል reception ኑ
ያኔ በከፈሉ ሰዓት ሁለቴ የተቆረጠ በዛ ሰዓት የገባ ብር የለም።
ሁለቴ እኮ አይደለም ደግሞ የተቆረጠው እህ የኛው fail አረገባቸውና በ cash ከፈሉ ነው የጥያቄው።
አዎ ስለዚህ ጥያቄው ያኛው በ- አልገባም።
አዎ፣ በባንክ ትላንትና መታ የአሪፍ ባለሙያ ነካካችሁና ይሰራል ችግር የለም ብላ ምክንያቱም እንደማ እንዳይሰራ ማንሳት ነበረባቸው። መጣች አየችው። ከዛ customer መጣ ተስተናገደ። የብርሃን ባንክ ነው አሉ። ካርዱ ቁጥሩን ነገሩ ምናምን ደወልኩኝ። ዘመን ባንክ ዘመን account ኣችን ለሚያስገባልን post የሚያደርገው አየው የለም ማለት ስለዚህ ከሌለ ደግሞ ማግኘት ማለት አ- ለእሳቸው መመለስ አንችልም።
በእኛ በኩል ግን ነግረናቸዋል።
ምናልባት አሁን በእኛ በኩል እንደገባ ስለሚያሳየን statement ም እኛ statement ም ልናመጣላችሁ እንችላለን። እርስዎ አዎ፣ በቃ ይቅርታ እኛ ከ account ከ account ከሚያስገባልን ጋር ነው ምን account ኣችን ላይ ካልገባ እህ እህ።
ምንም ማድረግ አንችልም። መጀመሪያ account ላይ መግባትን ማረጋገጥ አለብኝ። statement ማየት አለብኝ። እሱ እኮ ነው ባንክ statement ላይ ነው load ሲደረግ እኛ reconcile የምናደርገው። ያልገባ ብር እንደሱ ከሆነ እ፣ በልጆቹን እንነግራቸዋለን። ከገባላቸው ነገም አይተው እህ እህ።
ነገም አይተው በ account ኣቸው transfer ይደረግላቸዋል። process አለ ጊዜ በ process ኡ መዘረ- መሰረት process አድርገው ልጆቹ ይመልሱላቸዋል። ቢያንስ እስከ ነገ አንድ ቀን እን-
እሺ ደንበኛችን የበኛ በኩል እንደገባ ስለሚያሳይ ነው እንግዲህ ለደ- ለደንበኛም እንደዛ እናሳውቃቸዋለን።
ንገሯቸው። እሺ፣ እሺ መልካም ቀን እሺ፣ ቻው።